ሄሎ ሄሎ ሄሎ ሄሎ ይሰማል?
እሺ፣ ምን ልርዳዎት?
ውርለታ በሳፋሪ በዜሮ ሰባ ዜሮ ሶስት እሺ፣ ቁጥሩን ይንገሩኝ።
ዜሮ ሰባ ዜሮ ሶስት እሺ፣
ዜሮ አራት እሺ፣
አስራ ዘጠኝ ዜሮ አራት አስራ ዘጠኝ ዜሮ አራት ሶስት ሺህ ብር ነበር።
እሑድ ነው ያለኝ።
ውርለታ በኤምፔሳ ነው ያደረኩት።
እሺ፣ ጠብቁኝ፣ check እያደረግኩሎት ነው።
ሌላ መንገርሽ
እሺ፣ ይሄኛውን check ወይ- አድርጌት ነው ይነግረኛል። ዜሮ ሰባት ዜሮ ሶስት ዜሮ አራት አስራ ዘጠኝ ዜሮ አራት ዜሮ አራት አ- አ- ወደ እሱ ነው የላኩት አይደለ?
ወደ ራሴ አዎ፣ ወደዚህ ነው ላኩት።
እሺ፣ ኤርሚያስ ወሌ ነው።
ኤርሚያስ ወልድ የሚለው ማለት ነው። ስም ያደረኩት እሱን።
እሺ፣ confirm አድርጌ ይሉታል እሱን።
እሺ ይህኛውን ልንገርሽ፣ የትናንት ማታ አምስት ሺህ ብር ነበር።
ሌላ ስልክ ነው።
አ ይሄ አሁን የደወልኩበት ስልክ ነው። ሰባ ሰባ
እሺ፣ ወደ ቴሌብር ነው ይሄኛው።
ይሄ ሰባ አ ወደ ቴሌ ብር ነው።
እሺ፣ confirm አድርግሎታለሁ ይገባል። እሺ፣ እሺ፣ አመሰግናለሁ።
እሺ፣ መልካም ጊዜ ይሁንልዎት።
መልካም ክላንች